hello hello
እ፣ ቺፕቺፕ ነው አይደል?
አዎ ቺፕቺፕ ነው።
እ፣ በ group order ላደርጋቸው ፈልጌ mobile banking የንግድ ባንክም ቴሌብርም የላቸውም። እንዴት ላድርግላቸው?
በቴሌብር አይጠቀሙ?
አይጠቀሙም አዎ ለጊዜው በቴሌብር ነበር እየሰራ ነው የነበረው እና እኮ በእኔ group leader እኔ ነኝ እና እኔ መክፈል እችላለሁ ለእነሱ ይችላሉ።
እንዴት አድርጌ ማለት እነሱ ሲገቡ ክፍያ ፈጽሙ ይላቸው የለ አዎ ክፍያ ፈጽሙ ሲላቸው የእርሱን ቁጥርና ኮድ ማስገባት ይችላሉ በእነሱ ከዛ ከእርሱ account ላይ ይቀንሳል።
እሺ። እንዴት ነው share ማድረገው ታዲያ የ group ኤን የከፈትኩትን ለእነሱ እ፣ መጨረሻ ላይ group ኡን ጨርስ ከሞል create አድርገው ከጨረሱ በኋላ እ፣ group ኡ ላይ ሲገቡ share ም- share ምትል ትመጣለች።
okay እሷን share አድርገው ከዛ በቴሌግራም ያደረጉና ቴሌግራም ካላቸው ወደ ቴሌግራም መላክ ይችላሉ እንዲቀልሎት።
እሺ፣ አመሰግናለሁ እሺ እሺ መልካም